hello ጤና ይስጥልኝ።
አብሮ ይስጥልን።
አባድር አራት ኪሎ ነው።
አዎ አድር አራት ኪሎ። አዎ ከአሪፍ ፔ ነበር የምደውልላት ደንበኛችን።
እ ከአሪፍ ፔ ከአሪፍ POS machine ነበር የምደውልልዎት።
አዎ እሺ ደንበኛችን እዚህኛ system ላይ ስናየው POS machine ኡ offline ነው ይላል፣ እንዲሁም ደግሞ ባትሪ 18 percent ነው ይላል። ካላስቸገርኩት አጠገቦ ካለ ላይ ያረጋግጡ የትኛው ይችላሉ።
የትኛው- የትኛው የትኛው?
የአሪፍ አራት ፔ ኪሎ?
አዎ አራት ኪሎ ኧረ ባትሪ 18% አ- system ላይ እርግጠኛ ስናየው ነሽ?
እንደዛ
እ እርስዎ ጋር ሊያረጋግጡልኝ ይችላሉ ደንበኛችን?
እሺ እ፣ እ፣ on መሆኑን ነው እንጂ 18% መሆኑን አላየሁትኝም እኔ።
ክፍት ነው ነው ነው?
አዎ አዎ ክፍት ነው።
እሺ ደማ ክፍት ነው። እሺ ቻርጅ ይደረጋል። በቃ ችግር የለም።
እሱ ደንበኛችን እናመሰግናለን። ችግር ካለ ዘጠና ሶስት ዘጠና አምስት ላይ ደውለው ያሳውቁን። እሺ መልካም ቀን ይሁንልዎት።